Hello Hello ወይ ከዋሽንግተን መልሼ ደወልኩኝ።
እሺ
ደውዬ ነበረ ከ MRI ክፍሎች ጋር እና receipt ኡ እንደወጣ ነው እየነገሩኝ ያሉት። ግን attachment ከፈለጋችሁ ግን attachment without invoice እንሰጦታለን ብለዋል።
እኮ ለኢንሹራንስ ይሆናል እሱ። እኔ እንጃ እርግጠኛ አይደለሁም።
ደረሰኝ እኮ አልወሰድኩኝም እኔ።
እስቲ ወይ communicate ማድረግ የሚችሉ ከሆነ ያው ያድርጓቸው። ግን እያሉኝ ያሉት ግን receipt ኡ ወጥቷል፣ invoice ኡ ወጥቷል፣ ግን attachment ኡ ችግር ለማውተን መስጠት እንችላለን እያሉኝ ነው።
Okay ጻፉልኛ እንግዲህ የሚጠቅም ከሆነ ለ- ክፍያ ከፍ- የፈጸሙበት ማህተብ ያለው እኮ ነው፣ ህጋዊ ነው።
በቃ ልምጣ።
ይችላሉ።
እሺ እሺ፣ እመጣለሁኝ። እሺ እሺ፣ እናቴ አመሰግናለሁ።
ምንም አይደለም።
እሺ እሺ